ጤና ይስጥልኝ። ከአሪፍ ቤት ነበር የምደውሎት ደንበኛችን አሁን ደውሎ ተቋረጠ። እሺ ምን ምን ልርዳው? ምን እያሉኝ ነበር?
screenshot አርግቼ አሁን number ላ- ያላከኝ ላ- ያላ- የሰጠኝን ላይ አዎ።
ላክ- ላክች ያለሁ እ፣ ይልከዋል ስም ሙሉ ስሞትን ማን ልበል ደንበኛችን?
ነዲያ ደመብዱ እሺ እሺ ደንበኛችን ከሙሉ ስሞት ጋር አድርገው ነው የላኩት።
አው screenshot አርግቼ ነው አዎ screenshot ያደ- ያደረጉበት ላይ እ፣ ከስር ሙሉ ስሞን የጻፉልን ደንበኛችን ሙሉ ነው።
እንደሚለየ- ሙሉ ነው።
እሺ፣ እሺ ደንበኛችን ወደሚመለከተው አካል አሁን አስተላልፍ ይሎታለሁ። በተስተካከለ ሰዓት ደውለና አሳውቁታለን።
እሺ እሺ እሺ ደንበኛችን መልካም ጊዜ